ሄሎ
ሄሎም
ሰላም ጤና ይስጥልኝ ቴሌቪ
እንትን አስራ ሁለት coin አለ ይላል። ምንድን ነው የማደርገው?
በ coin ኡ ጥያቄና መልሶችን መጫወት ነው።
ጥያቄና ጥያቄ ስጠይቅ ምንም አይመልስ እንትን ጥያቄውን ውስጥ ምን ውስጥ ገብቼ ማለት ሶስት ቁጥር ላይ እድሎን ይሞክሩና ጥያቄና መልስ አለ። እድሎን ይሞክሩ በትኬት ብቻ ነው።
okay ጥያቄና መልሱ በትኬትም በ coin ም ነው።
እሺ፣ እሺ። ስለዚህ መጫወት እችላለሁ ማለት ነው?
አዎ ይቻላል።
እሺ፣ thank you።